Hello hello Hello ሰላም ጤና ይስጥልን።
ሰላም ነው ጊዜ ነው።
Glory Biomedical and General Electronics ነው።
አዎ
TV repair ትሰጣላችሁ? እንደ electronics repair እና የቲቪ አዎ።
repair አገልግሎት ትሰጣላችሁ?
አዎ እሺ እኔ ስሜ ሀሮን ይባላል። የደወልኩት ደግሞ ከ WePlus Solution ነበረ።
እ So እኛ መተግበሪያ ወይም application ነበር develop ያደረግነው እና አዎ።
እናንተም ድርጅታችሁን እዛ ላይ በማስመዝገብ በነጻ ማስተዋወቅ ትችላላችሁ።
አ ከእናንተ የምንቀበለው ምንም አይነት fee የለም። ከ user ኦችም የምንቀበለው ምንም አይነት fee የለም።
አ ከእናንተ የሚጠበቀው ከ Play Store ወይም ከ App Store ላይ አ application ኡን download በማድረግ ራሳችሁን register ማድረግ ማለት ነው። አድራሻችሁን እና የምትሰጡትን service በመለ- በመለጠፍ ማስተዋወቅ ማለት ነው።
እሺ okay ገባኝ። ስሙ ምንድን ነበር We ያልሽኝ?
Plus Solution፣ We Plus።
We Plus Solution እሺ እሺ አመሰግናለሁ።
link ኡን መላክም እችላለሁ በዚህ ስልክ።
እሺ ላኪልኝ።
እሺ እሺ፣ አመሰግናለሁ። መልካም ቀን።
እሺ